ጤና ይስጥልኝ ዶክተር።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
live ላይ ናችሁ መሰለኝ። ተሳተፍ- አዎ live ላይ ነን።
አዎ።
እሺ ሀሳቦት ለኛ ነበር።
እሺ እዚህ መስራት የምፈልገው በበጎ አድራጎት በበጎ አድራጎት አዎ መርዳት ፈልገው ነው።
አዎ
እሺ አንድ የጠብቁኝ መስመር ላይ። ሄሎ ሄሎ እሺ ስሞትን ማን ልበል ራኬብ ፍቃዱ ራኬብ ፍቃዱ። አድራሻ የት ነው?
አዲስ አበባ
እሺ ስልክ ሊያዝ ራኬብ
ዜሮ ዘጠኝ ስልሳ አንድ 0961 አስራ አራት 14 ስልሳ አንድ 61 61 በማንኛውም ነገር ነው መርዳት የሚፈልጉት?
አዎ
እሺ ነገ ጠዋት እንደውልልዎታለን። አቶ ራኬብ ይቅርታ በጣም ችግር የለም።
እሺ እናመሰግናለን።